Hello ጤና ይስጥልን። ዋሽንግተን የሕክምና ማዕከል።
ሄሎ አቤት፣ ሰላም ነው።
ሰላም።
ከካፒታ ስታን ነበር እሺ፣ አንድ patient አለ እና CT scan የ head CT scan ለማስነሳት ፈልገን ነበር።
ምን CT scan brain ነው?
አዎ እሺ፣ with contrast ነው without?
አዎ without contrast ነው።
without contrast አዎ
ሁለት ሺ ሰባት መቶ ነው።
ሁለት ሺህ ሰባት መቶ ወስጃቸው።
ሁለት ሺ ሰባት መቶ እሺ በቃ አምቡላንስ ቶሎ ብትልኩልን በጣም ስለዘገየ።
እሺ፣ እንልካለን። በዚህ ስልክ መልሰን እንደውላችኋለን።
እሺ እሺ እሺ፣ ከየት ነው ያልከኝ? ከየካቲት ነው ያልከኝ?
ከየካቲት አስራ ሁለት ሆስፒታል። አዎ እሺ፣ መልሰን እንደውላለን።
እሺ